ያለበት ቦታ ስለማይመች ሄሎ
ሄሎ ጤና ይስጥልኝ። ቤት ቤት
ትናንት ማታ አካባቢ በ voucher withdrawal አብዝቼ ነበርና እሺ
እዚህ agent ምናምን ስላጣሁኝ ወደ account ኡ እንዲመለስ ልኬ ነው።
እኮ ራስህን የምመልሰው withdraw ያዘልክበትን step አለ አይደለ?
አ- እሱን step በ deposit መልክ ትጀምረው እና deposit ብለህ ማለት ነው።
አ፣ ከዛ method ኡ ሲያስመርጥህ voucher
እሺ ሳንቲም ቻፓ እና voucher የሚላል አይደለ?
አ፣ ከዛ voucher ብለህ ትመርጣለህ። ከዛ ኮድ ሲጠይቅ አሁን withdraw ስታደርግ የተሰጠህን ኮድ እዛ ውስጥ ማስገባት ነው። ከዛ ወደ ቤት ቤት account ይመለሳል።
withdraw ሳደርግ የሰጠኝ ኮድ ጠፋብኝ። ምን ስትሮ ማገኘ account history ላይ አለ። account history account- ላይ voucher history የሚላለ እዛ ውስጥ
እዛ ውስጥ ነው።
አ እሺ እሺ፣ እሺ አመሰግናለሁ።
መልካም ቀን። ስለደወልክ አመሰግናለን።